Hello?
Hello? Hello አቤት።
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ኢትዮ ቺክን ነው?
ኢትዮ ቺክን። አዎ።
እም፣ አይ የሆነ text ገብቶልኝ መቼ?
ደ- ደንበኛ ነኝ ትናንት የተሻሻለ ምናምን የሚል ነገር አዎ የተሻሻለ የኢትዮ ቺክን የሻጭ ደንቦችና ሁኔታዎችን በድረገጻችን ላይ ገብታችሁ ማየ- መመልከት ትችላላችሁ። እሱም እም።
link ኡ link ኡም message ኡ ጋር ተልኳል እና እሱ ላይ የጫጩ ትእዛዞን እ፣ ወደ እርስዎ የምናደርስበትን ቀናቱን እንዲሁም ደግሞ ተመላሽ ገንዘቦችን ሲፈልጉ አ፣ እም፣ እም፣ ለውጦችም የተለያዩ ለውጦችም እ፣ እዛ ላይ ስላሉ እሱን መመልከት እንዲትችሉ ነው link ኡ የተላከላችሁ።
አ፣ ዋጋ ለውጥ አለ እንዴት ነው?
አዎ ዋጋ በየጊዜው ለውጥ ኖረዋል። አሁን ላይ ሰማንያ አንድ ከ እም፣ የሳሶ ዋጋ ሰማንያ አንድ ብር ከአስራ ስምንት ብር እ፣ ሳንቲም አዎ አዎ፣ እንደዛ እንደዛ እንዳለ አውቃለሁ። ያ የተሻሻለ ሲል ጊዜ
ምንድን ያው ነው ዋጋው ሰሞን ብቻ እኔ እንኳ አይደለም።
በ ዋጋው ብቻ እ፣ ሳይሆን የሽያጭ ደንቦች ናቸው። ምን እ፣ እንደ አጠቃላይ የድርጅቱ የሽያጭ ደንቦችና እ፣ ሁኔታዎችን ለመረዳት ስፈልግ ነው። እዛ ላይ link ኡ አለ። ጉግል እም፣ ይመራሃል። ጉግል ላይ ገብተህ እሱን ማንበብ ትችላለህ ነው በደንብ ለመረዳት።
እም፣ አዎ አራት ትንሽ አዎ፣ ጥሩ። አመሰግናለሁ። መልካም ጊዜ።
አመሰግናለሁ።